Hello ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ። እባክዎ ምን ልርዳው?
ሰላም ነው። እንትን ፈልጌ ነበር።
ምንድን ነበረ?
ቴሌ ብር ወደ account ላስገባ ብዬ account register አድርጌያለሁ እና እሺ ትናንትና አስገብቼ ነበር ቴሌ ብር። ዛሬ ግን option ኡ ላይ ቴሌ ብር የለም።
አዎ እየሰራ እንትን ቴሌብር እየሰራ ከ SantimPay ነው
እ?
በ SantimPay ነው እያ- አዎ።
እንትን እያለ ያለው ምንድን ነው?
እየሞከርክ ያለው SantimPay ላይ ገብተህ ነው ቴሌብርን እየፈለክ ያለው አባቴ።
ታዲያ የት ነው የማገኘው እንዴ?
Chapa ውስጥ ግባና አለ ቴሌብር። እሺ Okay Chapa ውስጥ ማለት ነው።
Chapa ውስጥ አለ ቴሌብር ይሰራል። ከ SantimPay ነው የወጣው ልልህ ነው።
Okay እሺ፣ ይቀር እሺ እናስባለን።
እና ምናመሰግናለን። መልካም ምሽት።
አሜን።